ሀሎ መልሼ ደወልኩኝ።
እሺ
ራሻ ኤች አይቪ ብቻ ነው አይደለ? ሜዲካል እ ኤች አይቪ ነው አይደለም እ፣ ቆይ አ- ታስረዳ ሄሎ አቤት እንትን medical certificate ፈልጌ ነበር።
ዝግ ግን እ፣ ወደ ራሻ እንዲህ እንዲህ ለመሄድ ነገ ነው flight
አይሰማም እንደዚህ ናሽ።
ኤች አይቪ test ብቻ ነው የምትጠይቀው ነው የምልሽ።
አይደለም አይደለም
ያው ከአሁን በፊት የሚሰራላቸው ኤች አይቪ test ብቻ ነው እ፣ ጠቅላላ ራሱ ምርመራ።
ኤች አይቪ ማለት ነው።
እ፣ ግን ሌላ ከሆነ የምትፈልጊው መተሽ contact አድርጊያቸው መተሽ አናግሪያቸው።
እኮ ሙሉ ምርመራ ነበረ። like ጤነኛ መሆን የሚያሳይ ነገር ነው።
አዎ እሱን
ነው ገብቷል። ለራሻ የምጠይቀው ኤች አይቪ test ብቻ ነው። ራሻ ብቻ- okay።
የሚሄዱት የሚያሰሩ ኤች አይቪ ብቻ ነው። ወደ እሺ እሺ ግን እሺ ሌላ ከሆነ የፈለግሽው መልስ ማናገር ትችያለሽ okay። አሁን አሁን ልምጣ።
ትችያለሽ።
እሽ ስሜን እሺ በቃ መዝግቢልኝና ያጅልኝ ስሜን ያዥልኝና መጥ- እየመጣሁ ነው አሁን።
ስምሽ ሳይሆን መጥተሽ ችግር የለውም ስምሽ ማናገር እ- ዶክተር ሁልጊዜ ይባላለች። እሷን መጥተሽ ማናገር ትችያለሽ።
እሺ እሺ እሺ